Hello ጤና ይስጥልን Best Bet
ሰላም ቴሌ ብር አሁን የሚሰራ አይደለም እንዴ?
አዎ እየሰራ አይደለም። አሁን ለጊዜ ተቋርጧል። እሺ ይመለሳል።
እሺ በምን ምን ማስገባት እንችሉ? deposit deposit በምን ቴሌ ማድረግ ብር ይችላል?
የለህም?
ቴሌ ብር አለኝ።
አዎ በቴሌ ብር መጠቀም ትችላለህ።
እሺ አስገ ቅድም አስገብቼ ቆርጦብኝ ነበር ግን አልገባልኝም። እስካሁን።
የ- የሲቪው አዎ በቃ እሺ ቴክስቱ ልከህናል አ ቴሌግራም ላይ አዎ ልክ ያለ እሺ ብዙ ሰው እየላከ ስለሆነ ነው request ስለበዛ ነው እያሳወቅን ነው ይመልሱልናል። እሺ ትንሽ ጠብቅ።
እሺ እሺ